ጤና ይስጥልን ከብቻዬ ነው የምንደውለው። እሺ አሁን ስልክ ቁጥር ብለሽ ነበረ።
አዎ
እሺ ል- ልንገርሽ
ዜሮ ዘጠኝ አስራ ሁለት ሰላሳ አራት አስራ ሁለት ሰላሳ አራት አስራ አንድ ሰላሳ አንድ አስራ አንድ ሰላሳ አንድ አዎ ይህ ስልክ ግን ቤቱ ልክ አይደለም እያለ ነው ሰውዬው።
ይቅርታ ምን አሉኝ?
ቤቱ ልክ አይደለም ብሎኛል። እኔ ደውዬለት ነበር በዚህ ስልክ ዜሮ ዘጠኝ አስራ ሁለት አስራ አራት አስራ አንድ ሰላሳ አንድ
የደወሉልን በዚህ ስልክ ነው። እሺ እኛ ደውለን እናረጋግጠና መጥቼ ልደውልሽ።
አዎ እኔ ደውዬለት ነበር ልጁ እምቢ አለኝ ሲል ደውዬለት ሰውዬው ደውዬለት አይደለም አለኝ ቤተ አብርሃም ሆቴል ነው ስለው አይደለውም ብሎኛል።
እሺ ደውዬ መልሼ ልደውልልሽ።
እሺ check አድርግ እሺ